ጤና ይስጥልኝ አሪፍፔይ ነኝ መሀሌት ነኝ ባክዎ ልርዳዎት? hello hello
ይሰማዎታል?
hello hello
hello hello
ይሰማዎታል?
hello hello hello
እኔ የእርስዎ ድምጽ ይሰማኛል ለእኛ ይሰማዎታል?
አይሰማም አይሰማም hello
hello ጤና ይስጥልኝ አሪፍፔይ ነኝ መሀሌት ነኝ ባክዎ ልርዳዎት?
hello
hello ነው የሚለኝ